ጀምሮ መሀል እየገባ አለ የሚያዳውር ነገር እያራባ ዳብሮ ስለታየው የኖራችን አቅድ ገብቷ ጠነጥናል ወሬ ሆኖ ልምድ በኑራችን መሃል ወሬ ያዳወረ ሊያራሪቅ ይመኛል ዳርዳር እየዞረ በኔን አንቺ ኑሮ መሃል እየገባ በኔን አንቺ ኑሮ መሃል እየገባ አለ የሚያዳውር ነገር እያራባ ተጠንቅቀሽ ኑሪ ከነገር ሽማኔ ዘሎ ጥልቅ የሚል አለ ባንቺናኔ። ስለዚህ ናደራ እንዳትበሳጪ ለነገር ሸማኔ ልብሽን አትስጪ። እኔና አንቺ ኑሮ መሃል እየገባ በእኔና አንቺ ኑሮ መሃል እየገባ አለ የሚያዳውር ነገር እያራባ ዳብሮ ስለታየው የኑራችን አግድ ገብቷ ጠረጠራል ወሬ ሆኖ ልምድ በኑሯችን መሃል ወሬ እያዳወረ ሊያራርቅ ይመኛል ዳርዳር እየዞረ በኔን አንቺ ኑሮ መሃል እየገባ በኔን አንቺ ኑሮ መሃል እየገባ አለ የሚያዳውር ነገር እያራባ ተጠንቅቀሽ ኑሪ ከነገር ሽማኔ ተጠንቅቀሽ ኑሪ ከነገር ሽማኔ ዘሎ ጥልቅ የሚል አለ ባንቺናኔ። ስለዚህ ናደራ እንዳትበሳጪ ለነገር ሸማኔ ልብሽን አትስጪ። ብኔን አንቺ ኑሮ መሃል እየገባ ብኔን አንቺ ኑሮ መሃል እየገባ አለ የሚያዳውር ነገር እያራባ ዳብሮ ስለታየው የኑሯችን አቅድ ገብቷ ተነትናል ወሬ ሆኖ ልምድ በኑሯችን መሃል ወሬ ያዳወረ ሊያራርቅ ይመኛል ዳርዳር እየዞረ በኔን አንቺ ኑሮ መሃል እየገባ በኔን አንቺ ኑሮ መሃል እየገባ አለ የሚያዳውር ነገር የሚያራባ ተጠንቅቀሽ ኑሪ ከነገር ሽማኔ ዘሎ ጥልቅ የሚል አለ ባንቺናኔ። ስለዚህ ላደራ እንዳትበሳጪ ለነገር ሸማኔ ልብሽን አትስጪ። በኔና አንቺ ኑሮ መሃል እየገባ በኔና አንቺ ኑሮ መሃል እየገባ አለ የሚያዳውር ነገር እያራባ በኔን አንቺ ኑሮ መሃል እየገባ በኔን አንቺ ኑሮ መሃል እየገባ አለ የሚያዳውር ነገር እያራባ ነገር እያራባ